ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምንረዳው።
የሆነ ጥያቄ ለመጠየቅ ነበረ።
እሺ
ከ withdrawal እያረኩኝ ሄሎ ካሽ ሳይኖረኝ ወደ ሄሎ ካሽ withdrawal አረኩኝ እና ከሁሉ ስፖርት ላይ ቆርጦቦታል።
አዎ
እሺ ከዝውውር ታሪክ ላይ ያልገባሉትን አሁን በሄሎ ካሽ ያዘዋወሩትን ፎቶ ያንሱና በቴሌግራም ይላኩ።
እሺ በየትኛው account?
ዜሮ ዘጠኝ ሰባ ስምንት
ዜሮ ሰባ ስት አስራ ስድስት ስድስት ሰላሳ ዜሮ ስድስት እሺ አመሰግናለሁ።
እሺ